አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንትን ብር በቻፓ deposit አድርጌ ነበርና እስካሁን አልገባም። ቆርጧል ግን ከ CBE ላይ መቼ ነው አባ?
አሁን ዛ- አሁን አሁን አ ከደቂቃዎች በፊት እሺ፣ እሺ፣ ቴሌግራም ላይ አ ቴሌግራም ላይ ላክልንና message ን እንልክላለን። እሺ ቴሌግራም ላይ?
የተላከልን message የተላከልን message አለ አይደለ?
አ አ እሱ message ላክልን።
እኮ ቴሌግራም ላይ እኮ ጽ- ጽሁፍ ጽፌ ነበር፣ reply የለም።
ምን ቴሌግራም ላይ contact ለማድረግ ሞክሬ ነበር፣ አልመለሳችልኝም አ- አሁን እንመልሳለን። እሺ እኮ ስለዛ screenshot አድርጌ ላክልሽ ነው።
አዎ OK እሺ እሺ አባ።